ሚካኤላ ወደነችል እ አብረችል ከቺፕቺፕ ነበር የምደውልልዎት።
ከምን ቺፕቺፕ
ቺቺ
ቺፕቺፕ።
እና ምን ልታዘዝ?
እሺ እ አንዳንድ ጥያቄዎችን ጠይቆት ነበረ።
እሺ
እሺ እ እርስዎ ኦርደር ካደረጉ ትንሽ ቆይተዋል ይመስለኛል እና ኦኬ እኔ እሺ እኔ ሰርቪሳችን የሚያስቡት ላይ- መስሎኝ ነበር። ይቅርታ። እሺ service ኣችን ላይ ሊስተካከል ብለው የሚነግሩን ነገር ካለ ቅር ያሉትም ነገር ካለ አጠቃላይ አራይ- feedback ለመቀበል ነበር የደወልነው።
እና እሺ ከ ChipChip ነው እንዴ ያልሽኝ?
አዎ ከ ChipChip ነው ያልኩት።
okay አይ አሪፍ ነው። በዚህ ቀጥሉበት።
እሺ እ app ኡ ቀሎታል አጠቃቀሙ ምናምን?
አዎ በጣም አዎ እሺ product quality ው ላይ order ሲቀበሉ ደስተኛ ኖት?
አዎ ጥሩ እቃ ነው የተቀበሉት?
በ- አዎ ደስ የሚል
እሺ ባዘዙበት ሰዓት ነው የመጣሉት?
እ እ ባዘዙ ባዘዙበት ሰዓት ነው የመጣሉት?
አዎ late አዎ አልሆነም። እሺ፣ አዎ አይ፣ ስለዚህ አመሰግናለሁ።
ቢስተካከል ብለው የሚነግሩ ነገር የለም?
ኧረ ምንም ምንም እሺ።
ተመችቶናል።
እሺ እሺ እናመሰግናለን። መልካም ቀን።
እሺ እሺ